ሄሎ
ሄሎ ጤና ይስጥልኝ።
ሰላም ጤና ይስጥልኝ።
እ ሮንጎሊ ኬር ነው?
አዎ ከ ArifPay ነበር የምደውልልዎት።
እሺ እ POS machine ኡን ለተከታታይ ቀናት እየተጠቀማችሁ አይደለም እና በ POS machine ኡ ዙሪያ ያጋጠማችሁ ችግር ካለ ለመጠየቅ ነበር።
አዎ ደጋግማችሁ ጠይቃችሁን ነበረ። እንትን ነው ሰው አልለመደው ሰው አልለመደም።
እሺ አይልም። አዎ customer ኡ እሺ አይልም።
አሃ። ስለዚህ POS machine ኡ ላይ አልለመደም።
ግን ያጋጠማችሁ ችግር የለም።
እኛ ሞክረ ነው እምቢ አላለንም፣ እሺ እሺ።
ግን ደንበኛ እንትን ስለማይል ነው ሰው እንትን አላለውም፣ አልለመደውም። ብዙ ይቆርጥብናል ምናምን ነው የሚለው።
እሺ እሺ። ደንበኛችን እሺ። መልካም ቀን ይሁንልዎት።
እሺ መልካም ቀን።